ብር ቆርጦብኝ ነበር።
ቆርጦብኝ ነበር ማለት
withdraw
ልኮ በቴሌግራም ላይ
አዎ ልክ ያለው
በዚህ ስልክ ነው። አሁን በደወሉበት ስልክ ነው ቴሌግራም ላይ ላኩት።
ሰላሳ አምስት ቤት አይ ሰማንያ ሶ- አዎ ሰላሳ አምስት ቤት አዎ ዜሮ ዘጠኝ ሰማንያ ሶስት ሰማንያ ሶስት ሰማንያ ሶስት ቤት አሁን የደወሉበት አዎ በዚህ ማለት ስልክ ነው።
አዎ በደወልኩበት ማለት ነው።
እጌ የሚሉት ነው የሚለው ነው አዎ ጸጌ የሚል አዎ ስንት የሚለው ነው ሰባት ሺህ አራት መቶ ሰባት ሺህ አራት መቶ ብር እሺ ስልኮትን ይላኩልን ቴሌግራም ላይ
የራሱ ነው የራሱ ነው እኮ
እኮ ቴሌግራም ላይ forward ለማድረግ እንዲመቸን ቴሌግራም ላይ ይጻፉልን እሺ እሺ